አሉ አስራ ሰባት ዘጠና አራት አስራ ሰባት ዘጠና አራት
አዎ
ምን ሆነብህ?
እስቲ አርኒንግ እስካልኝ ግራ- እስቲ አርኒንግ
ከእናትህ ጋር ልታስ አስራ ሰባት ዘጠና አራት አ ማነው አይ ሀ- አይደለም ሰባ አምስት ሰባ አምስት ሰባት ዘጠና አራት
ሰባ አምስት
ሰባ አምስት አስራ ሰባት ዘጠና አራት እሺ ማነው ስምህ?
ሰላም ጥላውን አይልሃለሁ እሺ እሺ እሺ እንዳረሽ